ሰው ናፍቄ ሳልሞት መላውን ንገሪኝ ባካችን ትዝታ አሸንፎኝ በናፍቆት ባሳብ የገዛው ምን አለ ብትነግሮኝ የራቀ እንዴት ነው የሚረሳ ከልቦስ ተቀምጦ እንዴት ነው ሚረሳ እየተናፈቀ እንዴት ነው ሚረሳ ሰው እንዴት ይረሳል እንዴት ነው ሚረሳ ከአይነ ስለራቀ እንዴት ነው ሚረሳ የራቀ ቢረሳ እንዴት ነው ሚረሳ ከልብ ይጠፋማ እንዴት ነው ሚረሳው ናፍቆት የሚባለው እንዴት ነው ሚረሳው ቃሉም ባልተሰማ እንዴት ነው ሚረሳው በሉ በሉ በሎ መላ ወዲህ በሎ ሰው ራቀ ብላቸው መርሳት የምችሉ ሀሳብና ናፍቆት ልቤን እየገዛው ስለ ራቀ ብቻ ሰው እንዴት ነው ሚረሳው? እንዴት እንዴት አሃ እንዴት እንዴት ነው ሚረሳው? እንዴት እንዴት አሃ እንዴት እንዴት ነው ሚረሳው? ስላላዩት ብቻ አይረሳም መቼም አይረሳም ከልብ ውስጥ ተቀምጦ ሀሳቡ ትዝታው አይጠፋም ከአይን የራቀ ሰው ከልብም ርቆ የሚሰወረው ያልተወደደ ነው ሲጀመር ሰው ያላፈቀረው የተፈቀረማ እንዴት ነው ሚረሳ? ሚስጥር ያካፈሉ እንዴት ነው ሚረሳ? የተወደደማ እንዴት ነው ሚረሳ? ከንፈሩን የሳሙ እንዴት ነው ሚረሳ? እንኳንስ ሊረሳ እንዴት ነው ሚረሳ? ወደው የተለዩ እንዴት ነው ሚረሳ? ትዝታው አይለቅም እንዴት ነው ሚረሳ? በቅርብም ባያዩ እንዴት ነው ሚረሳ? በሉ በሉ በሎ መላ ወዲህ በሎ ሰው ራቀ ብላቸው መርሳት የምችሉ ሀሳብና ናፍቆት ልቤን እየገዛው ስለ ራቀ ብቻ ሰው እንዴት ነው ሚረሳው? እንዴት እንዴት አሃ እንዴት እንዴት ነው ሚረሳው? እንዴት እንዴት አሃ እንዴት እንዴት ነው ሚረሳው? I got my gum, I got my gum and forgot someone that you love. I got my gum, I got my gum and forgot someone that you love. All the memories I love it, they're all I'm missing cause I didn't need. All the memories I love it, they're all I'm missing cause I didn't need. All the touching, all the kissing, all the talking, all the hugging, all the feelings I depend All the touching, all the kissing, all the talking, all the hugging, all the feelings I depend I come, I come, I come, I come, I forgot someone that you